ሄሎ
ሄሎ፣ ሰላም ነው?
እግዚአብሔር ይመስገን። ልታዘዝ?
የሆነ ቴሌ እንትና የተጫወትኩ ነበረ።
እሺ
ስለዚህ አሁን የሆነ ምርጫ የምመጣ አለ አይደለም፣ ለሽልማት ለጫወታ ለምናምን ብሎ እሺ
እሱ አሁን ለሽልማት ካልኩ ወደ ስልኮት ተልከዋል ወደ ስልኮት ተልከዋል ስልሳ አምስት ሰማንያ ሰባት ላይ ደውል ይላል።
እሺ እንትን ነው ቴሌቪዥን ማለት game ነው። የጌ- ትኬት ካለት የቴሌቪዥን የእድል ጨዋታ መጫወቻ ማለት ነው። ትኬት ካለት coin ካለት ደግሞ የቴሌቪዥን ጥያቄና መልስ መመለሻ ማለት ነው።
አዎ ትክክል ነች። ስለ ባለፈ የሆነ አንድ coin ነጻ ሽልማት አገኝቻል። ጓደኞችን አጋብዤ አጫውቼ ለሽልማት ይጨምራል የምል አዎ ስማርቱ ስልክ ከሆነ ጓደኞችን መጋበዝ ትችላለህ።
እሺ፣ እሺ